ሰላም ችብችብ
ሰላም እግዚአብሔር ይመስገን። ማክሰኞ አዘዝ ነበረ አያጸ
እሺ፣ አልመጣም።
አሁን
ሄሎ፣ ሄሎ ሄሎ ተነስ እስኪ ስልክ ቁጥር ይንገር።
ዘጠኝ አራ አንድ ስልክ ቁጥር ይንገር።
አዎ ዜሮ አስራ አንድ አንድ አንድ አንድ እሺ፣ ዜሮ አራት እሺ።
ዜሮ አቤት አቤት
ያልመጣው product ምንድን ነበር?
ሁሉም ማለት በቃ
በሀያ ሶስት ያዘዙት
ማክሰኞ ማለት ሀያ ሶስት ነው። ዛሬ ሀያ አምስት ከሆነ አዎ ሀያ ሶስት ማክሰኞ ዕለት ያዝ ትላንት driver አልደወለም አልደወለም
አልደወለም።
አልደወለም። አዎ እዚህ ጋር አዎ፣ እዚህ ጋር ግን እንደወጣ ነው የሚያሳየኝ። እስኪ የ driver ስልክ ልስጦትና ይሞክራሉ።
እሺ
እሺ ዜሮ ዘጠኝ ሀምሳ ስድስት
ዜሮ ዘጠኝ ዘጠኝ ሀምሳ ስድስት
ሀምሳ ዘጠኝ አስራ ዘጠኝ no ዜሮ ዘጠኝ ሀምሳ ስድስት እሺ
ሰላሳ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ
ዘጠና ስምንት አራት ዘጠና ስምንት አራት ሰባት በረከት ይባል ይዞት ወጣ መሰለኝ። እ- ከ- ካልሆነ ይኸውልኝ መልሰው ካልያዘው።
ዘጠና ስምንት አርባ ሰባት አይደል አዎ
በረከት እስካሁን አልደረሰንም።
እሺ ችግር ይደውል ካልመጣ። እሺ እሺ
እሺ መልካም ቀን